እሺ
ሄሎ አቤት አቤት ሄሎ የሻምስ ቻናል ወይ አዎ አዎ አሚር አይሰማም አሁን ይሰማል ሰጠው ሰጠው ካለ ቻናሌው አሁን ሊሰጡ ገና አሁን ሊሰጡ አሁን ሊሰጡኝ ነው።
እሺ ከወጣበት በቃ ጠብቀህ ስራው ችግር የለም እሺ እሺ።
ጠብቀህ ስራውና ስጨርስ አሳውቅ
ምን ቦቱ ላይ ነው
አዎ ቦቱ ላይ አሳውቅ ጨርሻዋል እሺ ታይም ብለህ እሺ እሺ እሺ